ቴሌቪዥን ኢትዮጵያ ሳንቲነኝ እባክዎትን የምንረዳው
ኪሩቤል ነኝ ከቢጃይ እናት የደወልኩልሽ።
እሺ እሺ እንትን ማነው ትኬት ነምበር ሀያ አንድ ዘጠና ዘጠኝ ማለት ነው።
ሀያ አንድ ዘጠና ዘጠኝ
ሜንቴናንስ ተብሎ ነበር የተመዘገበው፣ ግን ደውለንላቸው ነበረ ሲሊንደር ስላልመጣልን የደወልነው ብለው አሉ ሰዎች እንጂ ራስ ማሽናት ታጥቧል፣ ተጠብቷል፣ እየሰራን ነው ብለው አሉ እና የደወልነውም ሲሊንደር ስላልመጣልን ነው ብለው አሉ።
እሺ እሺ ticket number ወደ እንትን እንዳለችው አስተላልፍላታለሁ። እሺ ሀያ አንድ ዘጠና ዘጠኝ እሺ፣ እሺ እሺ አመሰግናለሁ።
እሺ እናመሰግናለን።